ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው። ሌላ እሺ እንትን ብለ አቤት አሉ ሁሉ ስፖርት ነው የምንወደው።
እሺ እንትን በተለይ ብር ምናምን ብር እያስገባ እያወጣህ ነበር እና አሁን ማግባት ማውጣት ቢሉ
ምንድን ነው የፈለጉት ማስገባት ወይስ ማስወጣት?
እ፣ ሁሉም በቃ ቴሌ ብር የሚል እንትንስ የለውም አማራጭ የለም። በቃ ሄደ cash ብቻ ላይ- አማራጭ የለውም። ልክ ነው። technical ችግር ስላጋጠመን ነው። ግን አሁን የምረዳውት በ deposit ነው ወይስ በ withdraw ነው?
እ፣ አይ አይደለም አግብቼ እንትን ልበጭ ነው
እ?
አግብቼ ላግባ ብዬ ነው። በቴሌ ብር ምናምን ነው ምጠቅ እኮ deposit ነው የፈለጉት ማስገባት ነው የፈለጉት።
አዎ እሺ technical ችግር ስላጋጠመን ነው። በምነግረው ስልክ ቁጥር ብሩን deposit ካደረጉ በኋላ የሁሉ ስፖርት አካውንቶት ሙሉ ስምና ስልክ ቁጥር አድርገው ከቴሌ ብር ከሚልክለው text screenshot ጋራ በቴሌግራም ይልኩልናል።
እ፣ እሺ ስልክ ቁጥር የያዙ ዜሮ ዘጠኝ ሰላሳ ሁለት
እሺ ቆይ እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ ስልሳ ስድስት
አስራ ዘጠኝ ስልሳ ስድስት አዎ በዚህ እ፣ ፍትሐ አምላክ ማርዬ ይባላል። deposit ያደርጋሉ፣ ብሩን ገቢ ያደርጋሉ። የቴሌግራም ደግሞ እሺ።
አካውንት ልንገሮት
እሺ በቃ ጨርሻለሁ።
ዜሮ ዘጠኝ ሰባ ስምንት አልጨረሱም። የቴሌግራም አልተ- አልሰጠሁትም
እ አልጨረሱም። ደንበኛችን የቴሌግራም አካውንት አልሰጠሁትም።
እ፣ okay የቴሌግራም አካውንት እንትን ማለው ሌላ ነው እሱ። ዋው
እ፣ እሺ ንገርኝ እሱ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት
እሺ አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ በዚህ ይላኩልን።
okay እሺ እሺ መልካም ቀን